ሄሎ
አቤት ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
አይ ቴሌውን ተመዝግቤ ነበር። እንዴት ናቸው ብዬ ነው አልገባኝ።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እ፣
ከዛ ሰባት ቁጥር ተጭነው አማርኛ ያርጉት።
ከዛስ
ሶስት ቁጥር ላይ ለመጫወት የሚል ይምራጡ።
ከዛስ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
እና ባ- ጥያቄ ስንት ባሸንፍ ነው እድለኛ መሆን?
ጥያቄና መልስ አስር ሲመልሱ ትኬት ነው የሚገባለው፣ ስድስት ትኬት።
እና
እ፣ ከዛ እድሎን ይሞክራሉ። ሶስት ቁጥር ላይ እድሎትን ይሞክሩ የሚል አለ። እሱም በትኬት ነው የሚጫወቱት።
ከዛ ትኬቱ ስንት ባሸንፍ ነው ማለት የሚለቀቅልኝ?
የእድል ጨዋታ ላይ ሲጫወቱ ሲሞክሩ ድሎት ሞባይል፣ ላፕቶፕ አምስት ሺ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ይሸልማል።
እና
አ
እሺ እንደዛ ከሆነ ነው አሁን ተመዘግቦ በሳምንት በሳምንት ነው የሚቆረጥ እ፣ ዕለታዊ ከሆነ በየቀኑ ሁለት ብር
ሳምንታዊ ነው።
አስር ብር
እና
አ
ኦፕራም ቴንኪ እናመሰግናለን።
እሺ መልካም ጊዜ